ጤና ይስጥልኝ ምክር ቤት።
ሄሎ ሰላም ነው?
ሰላም
አዎ፣ ይሄ ቁጥር የብር የበስት ብር የፈልግ ነበር።
ቢስት ቤት ይሄ የቢስት ቤት ቁጥር ነው።
አዎ፣ ይሄ ቁጥር ነው።
እሺ ምን ነበር ዲፖዚት አድርገ ነው ዊዝድሮ ብር አልወ አዎ፣ እን- እን- ውትድረው ነበር።
ዊዝድሮ ነው። ስንት ብር?
አዎ፣ እን አስር ሺ እን አስራ ሶስት ሺ እሺ አንድ ይጠብቀኝ፣ አይ፣ confirm መደረግ ስላለበት አዎ፣ ቁጥርን ንገረኝ። አንዴ እሺ ዜሮ ዘጠኝ
ዘጠና ሁለት ዘጠና ሁለት ሶስት ሶስት ሶስት
ዘጠና ስድስት ዘጠና ሁለት
እሺ አንዴ ይጠብቀኝ። ዛሬ ነው ያልከው?
ያ ዛሬ ነው ያረካው?
አዎ፣ ዛሬ ነው።
እሺ ሌላ ቁጥር አለ? በ-
ምን
አዎ፣ ቆይ አንዴ ይቅርታ፣ ይቅርታ።
አይ፣
ሌላ ቁጥር የለም። በዚህ ቁጥር የለም። ሌላ የቤት ቤት ቁጥር
የበስት ቤት ቁጥር አዎ፣ የቤት ቤት ቁጥር እኮ ነው የምፈልገው።
ምን እን ይሄ number ነው።
ዜሮ ዘጠኝ
ዘጠና ሁለት ዘጠና ሁለት ሰላሳ ሶስት
ዘጠና ስድስት እኮ አዎ፣ ግን በዚህ የለም ቁጥር ነው ምልክ።
የለም
አዎ፣ ይኸው check ላርግልክ። ድጋሚ እኮ check አልኩ። መጀመሪያ ብዬሽ ነበር። እስቲ ቆይ ድጋሚ check ላርግልህ ብዬ ነበረ ሳረግ አይ።
ለ- የለም። ቆይ አሁንም ላርግልክና ካልሆነ ሌላ የቤት ቤት ቁጥር ካለ ትነግረኛለህ።
እን አለ አለ ሌላ እን ዜሮ ዘጠኝ
እሺ ቀን በ- አርባ አንዴ ቆይ። አዎ አየህ፣ አይ።
በዚህ በዚህ አላረክም ነበር ማለት ነው። አስራ ሶስቱ በዚህ የለም።
በዚህ የለም አስር አለ
ለምን አሁን ይሄን እኮ ለመጨረሻ ጊዜ እንትን ያልክበት በዘጠኝ ነው። ይሄኛውን እኮ አትጠቀምበትም። ዘጠኝ አይ።
ወር ላይ ነው ያቆምከው። ሌላኛውን ቁጥር ንገረኝ።
እሺ እን ዜሮ ዘጠኝ አርባ ሁለት ዜሮ ዘጠኝ አርባ ሁለት
እን ሀምሳ ስድስት ሀምሳ ስድስት
ስልሳ ስምንት ስልሳ ስምንት ሀያ አራት
እሺ ዜሮ ዘጠኝ አርባ ሁለት ሀምሳ ስድስት ስልሳ ስምንት ሀያ አራት ሄሎ ሄሎ
ሄሎ
ዜሮ ዘጠኝ አርባ ሄሎ ሁለት ሄሎ አይሰማም ሄሎ ቁጥርን ልድገምልክ እንደ እስቲ ዜሮ ዘጠኝ አርባ ሁለት ሀምሳ ስድስት ስልሳ ስምንት ሀያ አራት ነዋ አዎ እኮ በዚህም የለም ሌላ አለክ ሌላ አይ።
የምትጠቀምበት
ዜሮ ዘጠኝ ሰባ ስድስት ቆይሻን
ሰባ ስድስት ዜሮ ስምንት ስንት ቁጥር ነው ያለክ ሶስት ነው ያለክ ሶስት ብር አለ እሺ ያው አሁን በዚህም የለም ንገረኝ እሺ
ዜሮ ዜሮ ዘጠኝ ዘጠኝ ሰባ ስድስት ሰባ ስድስት ሰባ ስድስት ዜሮ ስምንት ዜሮ ስምንት
ዘጠና አንድ ዘጠና አንድ
ዘጠና አንድ እ እ ዘጠና አምስት hello ዜሮ ስምንት ዘጠና ስምንት
ዜሮ ስምንት
አይደለም አንዴ ንገረኝ ቆይ ዜሮ ዘጠኝ ሰባ ስድስት ዜሮ ስምንት
አዎ እሺ እን ዘጠና አምስት ዘጠና አምስት ዜሮ ስምንት መጨረሻው ዜሮ ስምንት አዎ እሺ ነው እዚህ ላይ ነው ያለው።
አይ አስራ ሶስቱ እዚህ ላይ ነው ያለው እና ለዚህ ቁጥር ነው ዜሮ ዘጠኝ የቴሌብር ቁጥር ይሄ ነው ዜሮ ዘጠኝ ዘጠና ሁለት ሰላሳ ሶስት ዘጠና ስድስት ዘጠና ሁለት የቴሌብር ቁጥር የሚለው እዚህ ጋር ይሄ ነው። ልክ ነው ቁጥርህ
አይ confirm ላድርገው ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ሁለት ሰላሳ ሶስት ዘጠና ስድስት ዘጠና ሁለት ልክ ነው አዎ።
ኮንፈርም ላድርገው
ምን ሌላ ፈልግ ፈልጉና አይ ቁጥር ይሄ ልክ ነው ወይ ነው የቴሌብሩ
አይ ቴሌብር ልክ የለም እዚህ እዚህ ቁጥር እ
ቴሌብር እዚህ እዚህ አይደለም እኮ ታዲያ cancel ላድርገው ወይስ ኮንፈርም ላድርገው ሌላ ለምበር ኮንፈርም አድርግበና
ለምን ይኸውልህ አንተ አስራ ሶስት ሺህ ብሩን በቴሌ ብር ነው አይደል withdraw ያደረከው አ የቴሌ ብሩ ቁጥር ደግሞ ዜሮ ዘጠኝ ዘጠና ሁለት ሰላሳ ሶስት ዘጠና ስድስት ዘጠና ሁለት ነው አዎ እኮ confirm ይደረግ ነው ወይ
ኦ confirm ተቀይሩ ሌላ አይን አይን እኮ እኔ መቀየር አልችልም እኮ አንተ ነው መቀየር የምችለው
እሺ እሺ የቤት ቤት አይን አይን ድጋሚ ማለት ወደ ቤት ቤት ይመለስልክ አዎ
እሺ ቆይ ጠብቀኝ አንዴ reject አድርገውና ወደ ቤት ቤት ይመለስ ድጋሚ ታወጣዋለክ በሌላ ቁጥር አዎ እሺ ያው
እሺ አይ ተመልሶልሃል ወደ ቤት ቤት በቃ አይ አመሰግናለሁ በእናትህ እሺ እሺ እይ አመሰግናለሁ በጣም